ሰላም ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን።
እ፣ ስራ የወጣውን አይቼ ነበር ገንብትዩ
እሺ የት ላይ ነው ያዩት?
ዩቲዩብ ላይ
ከቪዲዮ ስር link አለ፣ መመዝገቢያ link። በዛ ይመዝገቡ።
ምን አልሽኝ?
መመዝገቢያ link አለ ዩቲዩብ ላይ ማለት ነው። ከቪዲዮ ስር
አልገባኝም። ድምፅሽ አልሰማኝም።
ሊንክ አለ፣ በሊንኩ ይመዝገቡ።
በሊንኩ አዎ